ጤና ይስጥልኝ። ሁሉ ስፖርት ነው። እባክዎ ምን ልርዳዎ?
ሰላም ነው እግዚአብሔር ይመስገን።
አለን። ኦንላይኑ እንትኑ sample እንትኑ አይሰራም።
አዎ technical ችግር ገጥሞ ነው የተስተካከለ ነው። በትዕግስት ይጠብቁ፣ ይሰራል።
ነው አይደለ?
አዎ እሺ ለመጠየቅ ነበረ። ያው ኦንላይኑ አልተቋረጠም አይደል?
አልተቋረጠም።
እሺ አመሰግናለሁ። እና እሺ።
ዛሬ ይስተካከላል?
እሱን እርግጠኛ መሆን አንችልም፣ ግን ይስተካከላል። በትዕግስት ይጠብቁ።
እሺ እናት አመሰግናለሁ።
እሺ